እና ወለይት የሀገር ትራንስፖርት አቤት
ኦሮሚያ ላዘም
ታይገር ትራንስፖርት ዩ ብራዛ ይክሰማካ
እ
ታይገር ትራንስፖርት ይታ ይክሰማካ
ምን
ኧረ አባቴ የስራ ስልክ ነው በማርያም አስረብሸኝ ስራ ምንም ታውቃለህ ስራ ሰርተህ ታውቃለህ
እ ስለዚህ የስራ ስልክ ነው ዝም ብለህ ስራ አጥ ያትሆን እሺ
እሺ ደነዝ
ምን ዝባስ